Hello
አይ እንዴት ነሽ?
እግዚአብሔር ይመስገን። ፍሊንት ሰላም ነው?
እግዚአብሔር ይመስገን።
ፍሊንትስቶን ነው አይደል?
አዎ ፍሊንትስቶን።
እንትን share መግዛት ፈልጋ ነበር ታስተዋውቁ ነበርና አዎ አዎ።
ምንድን ነው የሚያስፈልገው?
አሁን ስምና ስልክ ነው በእርግጥ እየመዘገብን ያለ ነው። ሐምሌ አንድ ላይ ደውለን ያለውን መረጃ detail ኡ እንነግሮታለን ምን እንደሚያስፈልግ።
በ- አሁን መመዝገብ ብቻ ነው?
አዎ አሁን ስምና ስልክ ነው እየመዘገብን ያለ ነው።
እ? እ?
አሁን ስምና ስልክ ነው እየመዘገብን ያለ ነው።
Okay።
ስሙ እሺ።
ስም ማን ልበል።
ክብሮም ክፍሉ
እሺ ምን ላይ ነበር ማስታወቂያችን ነው የሰሙት?
ለቲቪ ትናንትና ቲቪ ላይ። እሺ ስልኮት አስራ ሁለት ቤት መጨረሻው ሰባ ነው አይደለ?
አ እሺ እንደውልሎታለን።
አ፣ እናንተ ደውላችሁ ነው?
አ እንደውልሎትና ያለውን መረጃ ደውዬ እነግሮታለሁኝ።
Okay። እሺ።
በጣም detail ካደረጋችሁ በኋላ ወደ office መምጣት ትችላላችሁ።
Alright። እሺ። Thank እንኳን እሺ።
መልካም ጊዜ ነው።